hello
hello፣ እናትዬ።
hello
አቤት። አስራ አራት አሁን የደወል ከሆነ አዎ፣ አስራ አራት እሺ፣ እሺ አስራ አራት
እ ሰማንያ ሶስት ነው ሰማንያ አስራ አራት ሀያ ሀያ ስምንት አስራ አራት ሀያ ስምንት
እሺ ሰላሳ አምስት ዘጠና ስምንት
ብዙ ጥቂት ነው ያለክ
አ እንትን አንድ አራት ነው ያሉኝ የቀሩኝ።
እሺ ሶስት ጨዋታ ወድቆባለኝ
እሺ እናትዬ። እሺ ሌላ እ አስራ አራት አይ ሚን አስራ አራት
አስራ አራት ሰላሳ ሁለት ሰላሳ ሁለት
ስልሳ አምስት ዘጠና ሰባት
እሺ እሺ ይህም ወድቆባል ስንት አንድ ነው?
አራት ጨዋታ
እሺ እናትዬ። እሺ ሌላ አስራ አራት አራት ነው የቀሩኝ እናትዬ። ያስቸግርሻል ቁጣ እሺ አስራ ሰላሳ አራት ሁለት ሰላሳ ሁለት እም፣
ስልሳ ሀያ ሰባት ስልሳ ሀያ ሰባት እሺ ይህም ወድቆባል ብዙ ጨዋታ ስድስት ጨዋታ እሺ እናትዬ። እሺ እ አስራ አራት
እ፣
እ አስራ አራት ርኤስ ከእንትኑም የላን ስዬ እሺ አንድ ይቅርታ
እሺ አ- ድንገት እንጂ አስራ አራት እ
እ ብሎ የጠፍቶኝ ከሆነ እንትኑ ሬዝ ይከተልሽ እሺ ሌላ ልንገርሽ ቀጣይኛውን እሺ ኦኬ ከቻለ እኮ ዲዚ የለውም እም፣ ዲዚ የለም እሺ አስራ አራት አስር አስር
አ፣ ሀምሳ ስድስት ሰማንያ ሁለት
እሺ ካር ሙሉ አልኩ ገብተን ቼክ ታደረገ ኦልሬዲ ይህም ወድቆባል እ?
በስልክ አይደል እ፣ የቆረጥከው እ፣ በስልክ ነው እ?
የቆረጥከው አይደል ምን አልሽኝ?
በስልክ አይደል የቆረጥከው
አይደለም አ አ እኮ ገብተህ ስልክ ላይ ማይ ቤት የሚለው ላይ ገብተህ ቼክ ማለት ትችላለህ። የታረመውን ጋር ይሄ ይሄ በስልክ አይደለም በእንትን ነው በስልክ አይደለም ይሄ እሺ ንገረኝ።
እ፣ አስራ አራት አስር አስር
ሀምሳ ስድስት ሰማንያ ሁለት
እሺ እሺ ይሄም lost ነው። አራት ጨዋታ ወድቆባል።
እሺ አስራ አራት ሀያ አራት
አስራ አራት ሀያ አራት ሰላሳ አንድ ሰባ ሁለት
ሰላሳ አንድ ሰባ ሁለት
አ
እሺ ይሄም ወድቆባል። አራት ጨዋታ
እሺ እ፣ አስራ አራት የመጨረሻ ሀያ አንድ ሀያ አንድ
ሰላሳ አንድ ሰላሳ ሶስት ሰላሳ አንድ ሰላሳ ሶስት አ
እሺ ይሄም ሶስት ጨዋታ ወድቆባል።
okay እሺ አንዲት የመጨረሻ አልሽኝ ልንገርሽ ይችል አስራ አራት ሰላሳ ሁለት
እሺ
ስልሳ አንድ ሰባ አምስት
ይሄ ቅድም የነገርኩህ ነው። አንድ ሌላው ታርሟል። አንድ ጨዋታ ይቀራል ያልኩት ነው።
ምንድን የቀራል ያልሽኝ ምንድን ነው? አንዱ ሌላ ሁሉ ታርሟል።
አዎ አንድ ሌላው ታርሞ አንድ ወድቆብሃል፣ ግን አንድ ደግሞ ዛሬ ይቀራል
ሀያ አራት ሚል የለውም በሶስት ነው ጨዋታው የኮነ ሁሉ እ postponed ሆነ ምንድን ነው?
ገና ጨዋታው አልተካሄደም። ዛሬ ነው የሚካሄደው።
እሺ፣ እሺ፣ እናቴ፣ አመሰግናለሁ።
እሺ እናመሰግናለን። መልካም
thank you very much